hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
መስፍን መካኒካል አዎ ማለሁ ሰላም እባላለሁ። ከዊ ፕላስ ሶሉሽን ነበር የምደውለው።
የት?
ከዊ ፕላስ ሶሉሽን እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያው የመጣ ድርጅት ነው እና እሺ ስልካችሁን ከኢንተርኔት ላይ ነበር ያገኘነው እና እርስዎም ድርጅታችን በነ- ተመዝግበው በነጻ በማስመዝገብ እንዲያስተዋውቁ ነበር ድርጅቶን።
ደስ ይለናል።
እሺ ከ app- እ፣ ከ App Store ወይም ደግሞ ከ Play Store ላይ app ኡን በማውረድ ማስተዋወቅ ትችላላችሁ።
ምንድን ወይም ደግሞ ነው link ኡን በቴሌግራም መላክ እችላለሁ።
የሚለው? አዎ፣ link ኡ ቴሌግራም ላይ ልክልኝ። አሪፍ እሺ መልካም ቀን ወንድሜ፣ አመሰግናለሁ። ልካለሁ። እሺ አመሰግናለሁ